Speer het is nie welkom naartoe.
በአሪፍ ቤ ወጪ ያለ ልጅ ይዤ ነበር ከአቪያተር ሁለት ሀምሳ አንድ
እሺ አል- አልገባልኝም። ከዛ ከአካውንቱ ላይ ከአቪያተር አካውንት ላይ ቆር- ተቆርጧል፣
እሺ አልተላለፈልኝም።
እሺ ደንበኛችን አመልክተው ነበር።
ይኸው እያመለከትኩኝ።
እሺ ሙሉ ስምዎትን ይንገሩኝ።
ቴዎድሮስ ተፈራ ዜሮ ዘጠኝ የብር አስር በጅ ቁጥር ነው።
ሲቢኢ ብር ሲቢኢ
እሺ
ዜሮ ዘጠኝ አስር ሰማንያ ሰባት ሰማንያ ስምንት ዘጠና ሁለት በዚህ ቁጥር ነው።
እሺ የገንዘቡን መጠን ይንገሩኝ።
ገንዘብ መጠን ቆይ ያው አር- አርባ አራት
እሺ ሰላሳ አራት አርባ ሰባት ሶስት ሺ አራት መቶ አርባ ሰባት
እሺ ደንበኛችን እም።
ጥሩ ወደ ቴሌግራም አካውንታችን screenshot አንሳ።
ቴሌግራም አካውንት በቀደም የላኩበት ነበረ እሱ ላይ ልክ ይሆን
እሺ የቴሌግራም ስምዎትን ይንገሩኝ።
ቴዎድሮስ ተፈራ
እሺ ልክ የሆነ አግኝተናል።
የደወልኩት እሺ አግኝተናል። ደንበኛችን ለሚመለከተው አካል እናስተላልፍለታለን። እስከሚስተካከልለት ትንሽ በትዕግስት ይጠብቁን።
እሺ ናት እሺ ሌላ የሚረዱት ነገር አለ?
የለም ይህን ካሳካሽ አመሰግናለሁ እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ ላይ ያስቀምጡልን። መልካም ቀን ይሆንላችሁ።
ማለት ነው።